ሄሎ
ሄሎ ወይ ሀሴት ነኝ።
ወይ ሀሴት እንዴት ነሽ?
አለሁ እግዚአብሔር ይመስገን።
እ order ሬን driver ይዘው ነበር እና እ እ እ order ሬን driver ይዞት ነውና እሺ ጸጋ ቁጥርህን ይሄኛውን ላስገባ ዜሮ ዘጠኝ ይሄኛው ሳይሆን ሰማንያ አራት እ ንገረኝ አዎ፣ ቆይ ልንገርሽ እ ሰላሳ ሰላሳ
ሰላሳ ሁለት ሰላሳ ሁለት ዘጠና ስምንት ዘጠና ስምንት
ሰማንያ ሰማንያ እና ማለት ነው እ
delivery fee ውን ቀንሰሽ complete በይው።
ልበለው ወደ
አዎ ወደ እኔ ያስገብታል ስንት ላድርገው delivery fee ው አርባ አምስት ሰላሳ አምስት
መቶ ሀምሳ
እኮ አድርጎ ነኝ ሁለት መቶ ከፈለክ አርባ አምስት ይሁን።
አዎ አርባ አምስት አድርገሽ complete ነው።
እሺ እሺ ጠገብ እሺ ቻው